hello Best Bet ነው ምን ልርዳ።
ለግምት እንትን ለማለት ስለ password አስገብቼ እምቢ አለ።
ምን እያለ ነው?
not found ይለኛል። password አስገብቼ ስልክ ቁጥሬ አስገብቼ password አሁን የደወልክበት ሳስገባ ቁጥር ነው? የ Best Bet ስልክ ቁጥር? አሁን የደወልክበት ስልክ ቁጥር ነው? የ Best Bet ስልክ ቁጥር?
አዎ እሺ። not found እያለ ነው?
አዎ
hello ገና hello።
አሁን በደወልክበት ስልክ ቁጥር ከሆነ ገና በዚህ ስልክ ቁጥር Best Bet account አልተከፈተም። እሺ register OK።
አድርግ ከአዲስ
እንደ አዲስ ልክፈት።
አዎ register አድርግ።
እሺ አመሰግናለሁ።
ችግር የለም፣ መልካም እሺ።
ምን